hello
ሰላም ነው።
እግዚአብሔር ይመስገን። ፍሊን ተስፋው ነው የምችለው። ምን ልርዶት?
አክሲዮን ለመግዛት ነበረ።
እሺ ይቻላል። አሁን ላይ ስምና ስልክ እየመዘገብን ነው።
እ፣ ሐምሌ አንድ ላይ ነው የሚጀመረው። ሐምሌ አንድ ላይ እንደውሎታለን።
ሐምሌ አንድ ሐምሌ አንድ አ፣ ትንሹ ዋጋ ስንት ነው? መ- ትልቁስ ከሀያ ሺህ እስከ ሁለት ሚሊዮን
ከሀያ ሺህ ጀምሮ።
አዎ
እሺ፣ ሞቱም አለበት ከተማ ዘውግ።
ከተማ ዘውዱ ማስታወቂያውን ከምን ላይ ነበር ያገኙት?
ከኢትዮጵያ ቴሌቪዥን ነው።
እሺ ሐምሌ አንድ እንደውላለን። መልካም ቀን።
ስልኬን እስካትይዝም ወይስ?
አ፣ አውጥቶልኛል። አስራ አንድ ይሄ የእርሱ ስልክ አይደለ?
አ፣ እሺ፣ አመሰግናለሁ።
እሺ